hello
አቤት እ ተስፋነሽ የምትባለው እንትን ድንች ነበር አስራ ሁለት ኪሎ አሁን በረከት ይዞላት ሂዶ ብዙ product ተቀብላለች፣ ግን የዚህኛው እንትን አልመጣልኝም አለች። ይሄ ኮዱ
ወሎ ሰፈር ነው።
ወሎ ሰፈር ነው። እስኪ ቆይ እኔም ስለ location አልጠየኳትም። አዎ ወሎ አዎ፣ ሰፈር እንደ- ነው።
እ፣ ኮድ የምን ኮድ?
የድንቹ ኮድ አልደረሰኝም አለች። ንገሪኝ እያላት application ውስጥ ገብተሽ እዩ። application ውስጥ to receive ውስጥ ገብተሽ view delivery code የሚለውን ያላሰው ይላል።
እህ፣ እሺ